Hello hello ጤና ይስጥልን።
ሰላም ነው እግዚአብሔር ይመስገን።
አለን። ምን ነበር ያስቸገረክ ሳምሶን?
ትናንትና ጠፋብኝ አለ። እኔም በአጋጣሚ እዛው አካባቢ አልነበርኩም፣ ሌላ ቦታ ነበርኩ። ልጁ ጠፋብኝ አለ። እንትኑ app ኡ app እኮ የለውም link ኡ እኮ ነው ከላይ የላክልልክ link አለ አይደለ?
አዎ፣ link ኡ ራሱ ጠፋብኝ እያለ ነበር እኮ ላክለታ ወይ መልሰክ። እንዴት እናርግልህ ታዲያ?
አሁን በቴሌግራም እዛ ኮምፒውተሩ ላይ ስላለ ቴሌግራም እ እዚህ እየተጻጻፍኩ ያለው እዛ ይደርሰዋል። በእርግጥ ይኸው ልኬዋለሁ። እሺ ድጋሚ አሁን ይታየዋል።
እስቲ እኔ ጋርም ይደርሰኛል፣ እሱ ጋርም ይደርሰዋል እኮ በቃ link ኡን እኮ Chrome ላይ paste ማድረግ ነው። ከዛ የላክነው user password አለ አይደለ?
እ በዛ login ስትል ነው የሚያመጣልክ።
Okay። እና ደግሞ ሌላ ነገር ነበረ እንትን ኳስ ለመጀመር ፈልጌ ነበር። አሁን እንትን ነው እያጫወትኩ ያለሁት።
እህ ኳስ ለመጀመር ፈልጌ ነበር ሰሞኑን።
ይቻላል፣ ችግር የለም። ዝግጁ ስትሆን የ- ነው ወይስ አሁን ይከፈትልክ account?
እ ዝግጁ ብሎ አሁን ኮምፒውተር ምናምን እየገዛሁ ነው። ላፕቶፕ ይቻላል። አ ትችላለህ እኮ
በቃ እሺ።
እም፣ ዝግጁ ready ስሆን ስትሆን ልደውላ ንገረንና አዎ አዎ ዝግጁ ስትሆን አሳውቀንና እ user password create እናደርግላለን።
እሺ እናቴ አመሰግናለሁ።
እሺ እሺ ሳምሶን እሺ፣ እሺ።